Hello
አቤት ጤና ይስጥልኝ።
የአምስት ብር ካርድ የደረሰኝ
የአምስት ብር ካርድ ነው የደረሰኝ።
አዎ የአምስት ብር አየር ሰዓት ደርሷል። አዲያ ላይ
አዎ የቴሌቪዥን አሁን እድሎትን ሲሞክሩ ከላፕቶፕም ሊደርሶት ይችላል። አምስት ሺህ ብር ስልክ እንዲሁ እድሎትን መሞከር ነው። ከአምስት ብር እስከ እኮ አምስት አምስት መቶ ብር ብሩ- ካርድ አምስት ሽልማት ብሩና መች ደረሰ? አምስት ብሩ መች ደረሰኝ?
አልገባሎትም።
አ online reward ስለሆነ ወዲያው ነው ወደ ስልኮት የሚገባው።
ኧረ አልገባም። ያው አስር ደቂቃ ምናምን ጠበኩ አይደል?
እሺ check እናድርግለት። አሳውቁታለሁ አሁን ደግሞ